Hello, sister. አያልኳ
ሄሎ ጤና ይስጥልኝ ቤስት አዎ አሁን እኔ እደውላለሁ የቴሌግራም አዎ እያየን ያለ ነው። እሺ አባ ትንሽ ጠብቀን።
አያለዋ አዎ እና እና እያየልን እያየንልክ ነው።
ተበረሽ ሲስተር ሄሎ አዎ ሰማም ዲፖዚት ነው አይደለም?
አዎ ዲፖዚቱ እሺ እናየዋለን። እሺ ትንሽ ጠብቀን።
deposit ኡ CBE ብር CBE ብር ነው ምን አልከኝ አባ?
CBE ብር ከ CBE ወደ ቤት ቤት ነው አይደለም?
አዎ ከ CBE ብር እሺ ቤት ቤት እሺ ትንሽ ጠብቀን። እሺ እሺ እሺ አባ እኔ ስንት ነው እኮ